ሄሎ
ሄሎ ቀድር እ፣ አንዴ የ- የዚህን ቁ- የሳፋሪኮም ቁጥርህን ንገረኝ። እሺ ቆይ አንዴ። እሺ ንገረኝ።
ዜሮ ሰባት ዜሮ አራት እሺ እሺ
ሰባ ሰባት እህም። ዜሮ ዘጠኝ ዜሮ አራት አይ ዜሮ ሰባት ዜሮ አራት
እሺ ዜሮ ሰባት ዜሮ አራት ሰባ ሰባት ሰባ ሰባት ሰባ ስምንት እህም።
ስልሳ አራት እሺ አንዴ ትንሽ ጠብቀኝ። እሺ እሺ እሺ እሺ
Thank you.